ጤና ይስጥልኝ ሁሉ ስፖርት ነው። በአቆም እንርዳው።
coupon ID ውን ልንገርሽ።
የምታውቀው አሸንፈው ነው
አይ እንትን ነው በአንድ ብቻ ቀልቶ net pay ስድስት መቶ ሀምሳ ብር ይላል፣ ግን ወደ አካውንቱ ኩፖን ሰላሳ ሶስት ስልሳ አምስት
እሺ
ሰላሳ ሰባት ሰማንያ
እሺ
ሰባ
ሰላሳ ሶስት ስልሳ አምስት ሰላሳ ሰባት ሰማንያ ሰባ አይደለ?
አዎ እሺ አስተላልፌልዎታለሁ። መልካም ቀን።
እሺ